እሺ ቀን የሚለቀው
ይገባል ብለሽ እኮ አሁን አልገባኝም በጭራሽ።
ምን አልከኝ?
አንዱ በንድ ላይ ነው አረ- አልሽ፣ አንድ ሁለቱ ይገባል ይገባል አልሽ።
እሺ ማን ነበር ያወራከው? ይቅርታ
አ፣ ሌላ ሌላ ልሽ እሺ፣ ሌላ ብትሆኚ ያስ- አንዴ አስተባብሪን እስከ ነበር ምን አሉኝ አንድ አስተባብሪን።
እኮ እሺ ማን ነበር ያወሩት? ይቅርታ አ፣ ሌላ ልጅ ነች። አይ ድምጻቸው አንድ መስዬ ነው ከነበርታ እሺ ምን ነበረ?
አቦ ፎጀር አርግቼ ሀምሳ ሀምሳ ብር ዲፖዚት ነው።
አ፣ ፎጀር ስክሪንሹን ጠንስቼ ሀምሳ ሀምሳ ብር እሺ
የሉም በዴ አንዱ ዲፖዚት ላይ አንድ- አንዱ ቤንድ ላይ ነው፣
እሺ ሌሎች ደግሞ አልገቡም።
እሺ ምን ዲ-
ቁጥሩን እሺ፣ ነግሪኝ ቁጥሩን ይንገሩኝ። እሺ
ዘጠኝ ዜሮ ዜሮ እሺ አስራ ዘጠኝ አስራ ዘጠኝ መጨረሻው አይደል?
አዎ እሺ አሁን አውርተን ነበር፣ ከኔ ጋር ነበር ያወሩት።
ይህ እስኪሆናች ሁለቱ balanced ሆኗል። አንዱ pending ላይ ነው ነው ያልኩት።
ምን አልሽ?
pending ላይ ነው፣ አንዱ process ላይ ነው አይደለ? ሁለቱ ገብቶሎታል።
አልገባ አሁን
ሀምሳ ሀምሳ ብር ሶስት ጊዜ ነው አይደለ ያደረጉት?
አዎ አልገባኝም። አሁን እስካሁን አልገባ ምን ምን እሺ ሀምሳ ሀምሳ ይገባል?
ብሩ አዎ አልገባሉትም?
አዎ
እሺ የገባውን ያልገባሉት?
ይህ እስኪሆናች እሺ ወዴት እንደገባ ልንገሩት። እሺ እሺ